ሄሎ ሄሎ፣ አቤት ሰላም አቤት።
ጠልልኝ አብሮ ይስጥልኝ።
መሐመድ
አዎ፣ ሰላም ነው ሁሉ ሰላም።
አለን ከፍሊንት ስቶን ሆምስ ነው ከዚህ በፊት ስለ share ጉዳይ ተነጋግረን ነበር አዎ፣
እና እስቲ አውርቼ ቤት አሳውቃለሁ ብሎት ስለነበረ ላሳስቡት ብዬ ነው ኖ- አ የእንትን normal የሆነ ቤት ይሁን ተብሎ እኮ በእሱ ቀይሬ እሱን ገዛውኝ። በዛ ልክ እንደ እ?
ያለቀ ይሁን ተብሎ አ፣ ወ- በሌ- በቤት ተቀይሮ ቤት ገዝቼ ነው እንትና ለዛ ነው ያልደወልኩኝ።
እሺ እሺ አይ ስለ አክሲዮኑንስ
በቃ አይ እሱንም በራሱ ማለት ነው በዛ ተቀይሮ አዎ በዛ ልክ normal የሆነ ቤት የተሰራ ያለቀለት ይሁን ተብሎ በዛ ልክ ተገዝቶ አ፣ እንትን ተብሏል።
እሺ እሺ እሺ፣ እሺ፣ አመሰግናለሁ።
ምንም አይደለም እሺ